ሄሎ ሁለት ነው።
እ፣ ተነስቶልኝ።
እ፣ እንትን ብለህ ነበር ትኬቱን ብር ከፍለሃል?
አዎ ብር ከፍያለሁ።
እሺ አንዴ እሱን እያረጋገጥን ስለሆነ ትንሽ ጠብቀናል። መብራት ጠፍቶሽ ነበር፣ ለዛ ነው እንትን ያለብህ።
እሺ እሺ።
አሁን እንትን book አድርጌ ልክላ ትኬቱን አይደል እጅክ ላይ አልደረሰም?
አ፣ አዎ ቲኬቱ እጄ ላይ አልደረሰም። ቲኬቱን በምንድን ነው የምቀበለው? በቴሌግራም ነው የምቀበለው። እዚህ connection አይሰራም።
እ፣ እንደዛ ለብልህ ልክልህ ነበር፣ book ብላ አስደርግልህ ነበር።
እ፣ እሺ ለማንኛውም እስኪ ቴ- ቴሌግራም ላይ ላኪውና እኔ connection ፈልጌ እንትን አድርገዋለሁ። ወይ okay በእዚህኛው ላይ ቴሌግራም የለኝም ወይ በራሴ እንትንልና እልክልሃለሁ።
እሺ አንዴ እንትን ሳረጋግጥና መልሼ እደውልልሃለሁ።
እሺ እሺ